hello
እንዴት ዋልክ? ብሌን ትስጦር ናችሁ?
አዎ ልክ ኖት።
ደህና ዋልክ ወንድሜ?
እግዚአብሔር ይመስገን። እንዴት ዋሉ?
አለ ምሽት ያለቀ ቤት አላችሁን?
እየተሰሩ ያሉ ቤቶች ናቸው።
የት የት አካባቢ?
ቦሌ፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ አያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አለ።
እም፣ በስንት ጊዜ ነው የሚያልቀው ተሰርቶ?
እ፣ ከአንድ አመት እስከ ሶስት አመት ባለ ጊዜ ውስጥ እንደየሳይቱ ይለያያል።
ለምሳሌ ሜክሲኮ ስንት አመት ይፈጀዋል?
እሱ ሁለት አመት